ደውል።
hello ጤና ይስጥልን ቤት ቤት
አዎ አላረመልኝም እና እሺ
እንዳለመልኝ ነበር ደውል cashier code ንገረኝ እሺ
cashier code እሺ አንዴ ጠብቂኝ cashier code የት ነው ያለው እ ቆይ ድንገርሽ አስራ ሶስት እሺ
ሰላሳ ሶስት እህ
ሰባ ስምንት እሺ
ስልሳ ሶስት
እሺ የዛሬ ጨዋታዎች አሉ የትናንቶቹ ታርመዋል እሺ check አድርጋ
እሺ እሺ መልካም ቀን እሺ
ላ- ለአንቺ መልካም ቀን